ነው
ሄሎ ነው
ሰላም ነው?
ሰላም ጤና ይስጥ- ኢትዮ ቺክን ነው?
አዎ ኢትዮ ቺክን
አ የሆነ message ገብቶብኝ እም።
ወደ ሰማንያ ሰባት ሰላሳ ሶስት ደውል ይላል። ምንድን ነው?
ኦ፣ መ- መቼ ነው የገባልህ?
አሁን ነው የገባ
አዎ አካባቢ የኛ ተወካይ ስላለ አሁን ማስቀየር ከፈለክ ን መቼ እንደሚደርሱ ከዛው አካባቢ ተወካይ ላይ ከእሱ ጋር ተነጋግረህ ማራዘም ጫጩቶቹን የምትቀበልበት ቀን ማራዘምም ም- ትችላለህ ከእሱ ጋር ተነጋግረህ
ዶክተሩ ማለት ነው የ- የኛ የተወከለ ዶክተሩ ሄሎ አዎ አዎ አይሰማም
አዎ ትንሽ ይቆራል። እስኪ ምንድን ነው ያልከኝ?
አካባቢ የኛ ተወካይ ስላለ ዶክተሩ ጋር ተነጋግረህ ቀኑን እሺ።
ማስቀየርም ማዝ- ማራዘምም ትችላለህ
አ፣ ሰ- ሳዝዝ ማለት ነው
እ?
አ- ለማዘዝ ስብ ወይም ታዘ- ታዘዝኩ አላዘዝክም በኋላ ነው ዶሮ ገና አላዘዝኩም አላዝ- አላዘዝኩም እኮ ሳታዝ ነው ይመጣልህ
አዎ ነው እንዴ
አዎ እሺ አ፣ አሁን ስልክ ቁጥር ልንገርህና በዚህ ስልክ ቁጥር አራረግና ልጁ ምን አልከኝ?
ዜሮ ዘጠኝ አሁን አሁን በሚነግርህ ስልክ ቁጥር ላይ forward አድርግልኝ እስቲ
አ፣ message ኡ አዎ
አ፣ እሺ ንገረኝ። ስንት አርባ ሶስት
ዜሮ ዘጠኝ አርባ ሶስት ዜሮ ሰባት ሀምሳ ሰባት
ዜሮ ሰባት ሀምሳ ሰባት ሰባ አንድ
ሰባ አንድ አዎ ወደዚህ ወደዚህ ነው የምልክልህ።
አዎ ላክልኝ አሁን message አሁን የገባልህን message ላክልኝ እና check ላድርገው ምናልባት እሺ፣ እሺ፣ በአንዴ ስም እ፣ ወስዶ ከሆነ ግል አሳውቀ
እሺ፣ እሺ።